ሄሎ ሰላም ነው አለው withdraw አድርጌ ነበር ብርና ወደ ቴሌብር አልገባልኝም።
ምንድን ነው አንተ ጋር የሚለው? process ላይ ነው ነው
እ?
ምንድን ነው አንተ ጋር ትላ- የሚለው?
ትላንት ማታ ነው የላኩት። ያው limit ስላለፈ እሺ ሳስገባ ሳውጣ ስለነበረ እየደወልኩ ነው ማስለቀው። እናንተ ናችሁ approve የምታደርጉልኝ?
ስልክህን ንገረኝ። አሁን የደወልክበት ነው?
አዎ
process ላይ ነው። በቃ አሁን ይገባል አለ።
አጠቃላይ አስራ ስምንት ሺህ ብር ነው።
አዎ፣ አራት ሺህ ብር አንድ አዎ።
አዎ፣ እሺ ይገባል አሁን?
አዎ።
እሺ በጣም ከብሎ እሺ፣ ችግር የለም። እሺ።